ሄሎ ጤና ይስጥልኝ አብሮ ይስጥልኝ።
ከዋሽንግተን የህክምና ማዕከል ነው ምደውለው ትናንትና ኦንላይን እንዲሆን ልካችሁ ነበር ሆኗል?
አዎ አዎ። እሺ check ላድርግ፣ check ላድርግ አንዴ። ይቅርታ እሺ check አድርገህ ንገረኝ።
እሺ።